hello አቤት ጤና ይስጥልኝ። ሰላም ነው አቤት አለን። ከቴሌ ነበር የምደውልልህ።
እ እ ከቴሌ ቴሌ ቴሌ ብር ተመዝግበ ነበር agent አዎ እና እየሰራበት አይደለም። balance zero zero ነው የሚለው balance እንድንሞላልን እንድታንቀሳቀሰው ነበር የደወልኩልህ። balance እንድንሞላልን እንድታንቀሳቀሰው ነበር የደወልኩልህ።
ምን ገዥም እኮ አጣ ነው። ዝም ብሎ ቁጭ ማለት ሆነ ባለንሱ
አይ እ እ እ ከስተመር ምናምን የለህም ቴሌብር ምናምን ስንልከው ባሌ ብርማ በራሴ የተጠቀምኩ ነው። ግን ባላንስ ከሞላው በኋላ ኬር ከ- ከነ እንትናም ደው ከወኪሎቹ ነው ናሬድ አ
ከናሬት አ ናሬድ እ፣ አለሽ ስራሽ ምን አልከኝ አባ ስራሽ አለሽ
እ፣ ማ ሳራ ስራዬ ነች ይህ ሳራ አ፣ አለሽ አለች
ላግኛት ምን አልከኝ ላግኛት አሁን እ፣ እኔ ሌላኛው ኦፊስ ነኝ እሷ ሌላ ኦፊስ ናት ቢሮ ነው?
አ ኦኬ እ፣ እስከ ስንት ብር እንሙላ?
ማለት ደስ እንዳለብ ማለት ያው የምትሰራውን ያክል መሙላት ትችላለህ።
ምንም እንቅስቃሴ የለም። ዝም ብሎ ነው እንትን ያለው።
አይ ዝም ብሎ አንድ አስገብተህበት active ብታረገው እ?
ብትሰራበት አሪፍ ነበረ።
ምን አልሽኝ?
የተወሰነ ብር አስገብተህበት ብትሰራበት
እኮ ፊት እኮ ሰራ ነበረ።
አ ሰው አሁን ከራሱ ከሞባይሉ ከምናምኑ እየሞላ አ እ፣ ምንም እ፣ እኛን የሚጠይቀንም አጣ።
አዎ ግን አሁን ያው ብዙ ምን ስላላለ ምንድነው ኮሚሽኑ ተሻሽሏል?
አዎ ኮሚሽን ተስተካክሏል። ልጆች ይመጣሉ እንትን ይሉላል፣ ያስተካክሉላል።
በቃ እንትን application ኡ እንዴት ምናምን የማድረግ ነገርም አዎ እነ- ችግር የለውም እሱ ቀላል ነው።
በቃ ዝም ብሎ አንድ ሺህ ብር እንሞላበታለን።
በቃ እሺ፣ እሺ አባ፣ ከዛ አይቼ እንቅስቃሴ ካለ እንትን አደርጋለሁ።
እሺ፣ እሺ መልካም ነው።
እሺ እሺ